ሰላም ጤና ይስጥልኝ ቤት ቤት
hello ማ ሰላም ነው?
እግዚአብሔር ይመስገን።
ኦንላይን ተጫዋ ከ shop ነው የምደውልሽ ከጂጂ ጋር እሺ
ኦንላይን በዚህ ስልክ ተጫውቶ ማለት ነው jackpot ፈንድቶልኝ ነው ምናምን ይላል። አልገባኝም ምንድን ነው ብዬ ነው።
jackpot ፈንድት ሁለት ከዛ አልገባለችም ነው ባለ- አዎ account ውስጥ አልገባም።
ምን ያደርግልናል መሰለሽ win ያደረገበትን game history እና account history ላይ ደግሞ ገብቶ ቆይ ቆይ አንዴ ይቅርታ
ሰማላ
hello hello hello ወይ
jackpot ፈንድቶ ነው ወይስ ማለት ም- የትኛውን game ነው የተጫወተው? ይቅርታው jackpot ከሆነ ነገ ነው የሚገ- የሚለቀቀው።
game ኡ football ነው football ነው።
አዎ አዎ ነገ ነው የሚገባለት። ይጠብቅ፣ አሀ ነገ ነው ነገ ነው የሚለቀቀው። ይቅርታ አዎ ነገ ነው የሚለቀቀው። ጠብቅ